hello
hello አቤት።
ተረከቡ እቃውን አዎ ሰጥተውኛል።
ተረከቡ።
አዎ እሺ፣ ስለዚህ እኛ ለ driver ሩ code ዱን እንነግረዋለን እርስዎ ከተረከቡ።
አዎ ወስጃለሁ።
እሺ፣ እሺ፣ እናመሰግናለን። መልካም ቀን።
አመሰግናለሁ።